ሰላም ጤና ይስጥልኝ ቤት ቤት ምንድን ነው?
ከአሻገር ጋር እሺ፣ እንዴት አይልኝ እሺ
አስራ ሶስት ቆይ ይቅርታ ቆይ አንዴ ጠብቁኝ። አስራ ሶስት ዘጠና ሁለት እሺ
አስራ ሰባት ስንት አስራ ሰባት እሺ ስልሳ ስልሳ እሺ አንዴ ጠብቁኝ። እ lost ነው በ በአምስት በስድስት ጨዋታ ወድቋል። በአምስት ጨዋታ እ
lost ነው አምስት ጨዋታ ወድቋል።
ወድቋል አምስት ጨዋታ እ አዎ አዎ እሺ፣ ሌላ ልንገርሽ እሺ
አስራ ሶስት እሺ
ዘጠና ሁለት እሺ አስራ ዘጠኝ እሺ
ሰላሳ ዘጠኝ ሰላሳ ዘጠኝ ነው።
አ እሺ አንዴ ጠብቁኝ። ይሄ ደግሞ በሶስት ጨዋታ ወድቋል።
እሺ፣ ሶስቱን ትነግሪኝ እሺ። ሉዝ የወደቁ የወደቁትን አ
እሺ ካግሊያሪ ከኢምፖሊ ኤፍሲ አቤርደን ከኤሲቲ ሚረን የሚለው እና ሄላስ ከሳለርቲና ኒታና ሳለርኒቲና አዎ ይቅርታ ሶስቱን ወደቀ።
አዎ እሺ እሺ መልካም ቀን ስለደወሉ እናመሰግናለን።